ጤና ይስጥልኝ አርፍቴ ረዲት ነው ባኩ ምን ልርዳው?
ገና አስጠሪማ እሺ ደንበኛችን ምን አሉኝ ደንበኛችን ገና አደረሰኝ ዲፖሲት አርግቼ መቶ ብር በሲዲ ብር እሺ
ከሲዲ ብር ወጣሽ ደግሞ አደረሰኝ ገና እስካሁን መዝግቤ ነበር አንድ ቅድም አስመዝግበው ነበር እሺ
በዚህ ቁጥር ነው
በዚህ ቁጥር እሺ ላረጋግጥልዎት ደንበኛችን መስመር ላይ ጠብቁኝ እሺ
መስመር ላይ ያሉ ደንበኛችን
አ መስመር ነኝ እሺ መስመር ላይ ስለጠበቁ እናመሰግናለን። ጉዳዮች ለሚመለከተው አካል ተላልፎልዎታል።
እሺ እሺ እስካሁን የደረሰን አዲስ መረጃ የለም። አዲስ መረጃ ሲደርሰን ደውለን እናሳውቅዎታለን። እስከዛ በትዕግስት ይጠብቁን ደንበኛችን።
እሺ በመስመር ላይ
ጉዳዩ